ጤና
hello
ይስጥልን ቤስት ቤት ሰላም ነው?
ሶማለኛ ቋንቋ አለ?
ሶማሊኛ የሚችል የለም። አማርኛ አትችልም? ትንሽ ትንሽ ሞክር።
አዎ ትንሽ ትንሽ ብቻ።
ትንሽ ትንሽ።
ወንድሜ እሺ ማታ ቤት ቤቱ ማለት ነው እሺ ሶስት መቶ ብር በልቼ ነበረ።
እሺ
deposit ወደ ቴሌ ብር ሲቀየር እሺ
ሶስት መቶ አልገባም እስካሁን።
እሺ በደወልክበት ቁጥር ነው የቤስት ቤት ቁጥርህ?
አዎ እሺ መቼ ነበረ? ትናንትና ነው አይደለ?
አይ ማታ ማታ ነበር የምስል ቤት አድ እኮ ትናንትና ማታ አዎ
ስንት ብር ነው?
አዎ አዎ ሶስት መቶ ብር።
አዎ OK voucher ነው ያደረግከው። እሺ አየ አየ አየ voucher ነው ያደረግከው። እዛ ስልክ ውስጥ ነው ያለው እና አየ account history ውስጥ ትገባና voucher history የሚል ታገኛለህ። voucher history የሚል አየ ከዛ እዛ ውስጥ ገብተህ መልሰህ ወደ account deposit አድርገው። እሺ አየ